ሄሎ
ጤና ይስጥልኝ። ጠብታ አምቡላንስ ሰላም ነው፣ እንዴት ነሽ?
አለን ደህና።
ከራስ ደስታ ነበር የምደውልሽ። staff ነኝ እኔ።
እሺ
አንድ ሶሻሌን ከራስ ደስታ እንትን
ራስ ደስታ ወዴት?
ኢትዮ ጠቢብ ለመውሰድ አስቤ ነበረ።
እሺ
ኦክሲጅን three ሊትር ላይ maintain ያደርጋል።
ምን ነበረ case ኡ?
ቼፍ ነው ለማድረስ ብቻ ነው እዛ
እሺ communicate ተደርጓል እንዴ?
ከማን ጋር?
ከኢትዮ ጠቢብ ጋር አዎ against ነው። ከዚህ ጊዜ ነው የምንሄደው።
እኛ ደግሞ ችግሩ without communication ማድረስ አንችልማ ከሆስፒታል እዛ እኮ ጨርሻለሁ፣ communicate አድርጌ ጨርሻለሁ።
okay። ስለዚህ የታካሚ ስም ይንገሩኝ
እ የታካሚ Hello?
ስም ይንገሩኝ የታካሚ ስም